ሰላም ጤና ይስጥልኝ። bet bet
ሰላም ነው ማናቱ?
እግዚአብሔር ይመስገን። ምን ነው?
ይኸውልሽ ኦንላይን ነበር የምጫወተው እሺ እና odd ኡ አርባ አምስት ነጥብ አርባ ሶስት ነው እና ተመላሽ አልሰጡኝም። ሁለት ቀን ነው ሶስት ቀን ሆኖታል። ጠይቄ- ጠይቄ ነበር በምንድን ነው በ Messenger በማን ነው በቴሌግራም እሺ ገበያ የምትባል ልጅ አ- እንትን ብላ መልስ አልሰጠችኝ። ነግሬያት ነበረ እና screenshot online የምጠቀመው በዚህ ስልክ ማለት ነው እሺ እስኪ አንዴ ከስልኩን ይንገሩኝና ሊሎት ቁጥሩን እንትን አላደረኩትም እኔ አ- ሳነሳው የ- እንትኖቹን ጨዋታዎቹን ብቻ ነበር ያነሳኋቸው እና ግን ID አለው ከላይ ያለው ID ልንገርሽ ረጅም ቁጥር ከታች እሺ በቃ bet list ላይ ቢገቡ እሺ እሺ ይንገሩኝ በቃ F ID F A እሺ
E እሺ ስልሳ አራት እሺ B
ቢ
ኢ ኢ እሺ
A C እሺ
ቢ ሲ
ቢሲ ነው አ እሺ
ኢ እሺ ኢ እሺ ኢ እሺ ዜሮ ሰላሳ አንድ
እሺ
ኢ
ኢ ነው ኢ አዎ ኢ እሺ
A አንድ አንድ ነው የሳትኩት።
እስኪ አንዴ ጠብቁኝ።
እሺ ሀያ አራት ብር ቦነስ ለቆሎታል አሁን።
አሁን ለቀ አዎ እሺ እናመሰግናለን። መልካም ቀን።
እሺ፣ እሺ፣ እሺ።